ሄሎ ሄሎ
ሄሎ፣ ሰላም ነው።
እግዚአብሔር
እ የማርቆስ ስልክ ነው።
እ የማርቆስ ስልክ ነው።
አ
እሺ ከዊፕለስ ሶሉሽን ነበረ የምደውለው።
እ ከዊፕለስ ሶሉሽን ነበረ የደወልኩት። ዊፕለስ ሶሉሽን company።
ምን ማለት ነው?
አይ ባለፈ app ላይ ተመዝግቦ ነበር እና
እ አሁን ላይ የተመዘገቡትን active እያደረግን ስለሆነ አንዳንድ system ላይ የሚሞሉ መረጃዎችን እየጠየቅን ነበር
እና
እና እሱ እንድትነግሪኝ ነበር። ምንድን ነበር አገልግሎት የምትሰጡት? ምን እ?
ስሙ ምንድን ነበር የድርጅታችሁ?
ባለፈው ስልክሽን ምናምን ስጪ ብለሽ መዝግበሽ አይደል?
እ
እና
እና የድርጅታችሁን ስም አድራሻ እንድትነግሪኝ ነበር።
አድራሻው ስድስት ኪሎ እንደሆነ አላየሽም? የ- አ- ሀና ደረሰ?
okay እሺ። ብ- ቤቱ ምንድን ነው? ምግብ ቤት ነው ወይስ
እ ምግብ ቤት ነው? ምንድን ነው?